ጤና ይስጥልኝ ሁሉ ስፖርት በኮምን ረዳሁት
አሎ አሁን ደውዬ እያመለከትኩኝ መሀል ላይ ተቋርጦብኝ ነው።
እሺ
ጨዋታ የቅዳሜ ጨዋታ ነበርና አልቆ እስካሁን እንትን አላለልኝ ጨዋታውን አልለቀቀው።
እሺ የትኬት አይዱን ይዘውታል?
አዎ
እሺ እንገሩኝ።
ስልሳ አምስት ልንገርሽ ቆይ አንዴ ስልሳ አምስት
አስር እሺ ስልሳ አምስት አስር ስልሳ ዘጠኝ ስልሳ ዘጠኝ
ሀያ ስምንት ሰባ አራት ሀያ ስምንት ሰባ አራት አ
በኦንላይን ነው።
አ በኦንላይን
እሺ ስልኮትን ይንገሩኝ።
ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት ዘጠና ስምንት ዘጠና አንድ
ዘጠና ስምንት ዘጠና አንድ ስልሳ ሶስት
ሲስተካከል እናሳውቆታለን። ይጠብቁ።
አሁን አይስተካከልም።
አሁን አይስተካከልም። አዎ
ምን ያክል ጊዜ ይወስዳል?
አላወኩም። ሲስተካከል እናሳውቆታለን እኛ